hello ሰላም ጤና ይስጥልን ቴሌብር hello
አይ እንትን መስ
አቤት
መልእክት ደርሶኛል።
እሺ ቴሌቪዥን ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
እ?
ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉት። ኮከብ 985 መሰላል ብሎ ይደውሉ።
እ አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጣወት ለመጫወት፣ ሰባ ቁጥር መምረጡ የሚል አለ።
አይ
እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ መደወል ይችላሉ። እሺ